ጤና ይስጥልኝ ሁሉ ስፖርት ነው እባክዎ መዘርዘሩት
ብር ዊዝድሮ አድርጌ ነበር እና አልገባልኝም እስካሁን ድረስ።
እሺ ከትራንዛክሽን ሂስትሪ ላይ ያልገባለሁትን ምልክት አዎ።
አርሻ ታርጋ አይ ምልክት ትራንዛክሽን ሂስትሪውን ሳይሆንማ ማለት ዊዝድሮ ተደርጓል ይላል፣ ግን እኔ ጋር ተከስኩል አልደረሰኝም።
ይላል አይደል
አዎ እኮ እሱን እሱን ምልክት የትኛው እንደሆነ
አዎ ምልክት አድርገው ይላኩልን ወደኛ በቴሌግራም?
በቴሌግራም አዎ አዎ ስልክ ልስጠው okay።
ያዙ
እሺ አይ እሱን እሺ እሺ ንገሪኝ። እሺ
ያውቁታል ሰባ ስምንት ቤት
አላውቀውም ንገሪኝ።
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ዜሮ ስድስት አዎ።
ብሩ በአስቸኳይ ይገባልኛል አሁን አይደል?
እሱን እኛ እናስተላልፍና መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን። ቴሌግራም ላይ ላኩልን።
እሺ እሺ መልካም ቀን።